ጤና ይስጥልኝ ኢትዮጵያ የበረራ መረጃ ማዕከል በኩል
ሰላም
ሄሎ ጤና ይስጥልኝ እንትን ነው እንደ የአየር መንገድ እንትን የሚያስይዝ ነው አዎ
እ፣ ከነገ ጀምሮ እስከ ቅዳሜ ይኖርሃል እንዴ? ከባህር ዳር ኮምቦልቻ፣ ደሴ ኮምቦልቻ፣ ከባህር ዳር ደሴ
ደሴ ኮምቦልቻ እሺ
ቀጥታ ቢሆን ይመረጣል። ትራንዚት እንዳይሆን ቀጥታ በረራ የለም
ቀጥታ የለም።
አዎ አዲስ አበባ መጥቶ ነው አብዛኛው
ትራንዚት እ፣ ነው ያለው አዎ ትራንዚት ነው የሚኖረው ቀጥታ በረራ የላቸውም
ናቸው